ይስጥልን ቤተሰቦች ረዴት ነኝ የምንረዳው ይስጥልኝ። Dazzling Blaze አይሰራም እንዴ? jackpot ኡም
እ
አሁን ደውዬ ነበረ ተቋርጦብኝ ነው። Dazzling Blaze
እሺ አልከፍተ አታሆነው game ኡን አይ game ኡ አለ ግን button ኑ አይሰራም። ለማቆም ምናምን የለም እንደ በፊቱ አይሰራም። inactive ነው። መንካት ብቻ ማቆም አይቻልም።
እስቲ እሺ check እናደርገዋለን።
አይ ጠብቀኝ ብሎ ካርድ ዘግቶብኝ ነው በሌላ ስልክ ደውዬ እሺ አንዴ ጠብቀኝ። ቆይ።
አንተ ግን እዚህ ጋር ማጸዳ ምንድን ነው እኮ ጥሩ አይደለም። እዚህ ግን ምን በነፃ ነው አልተጣልኩ አለው
ሄሎ ሄሎ ሄሎ እ እ እየሰራ ነው። connection ሊሆን ስለሚችል እስቲ connection ን check አድርገው።
ኧረ ሶስተኛ ቀን ነው ዛሬ ብቻ አይደለም።
እየሰራለ ያሉ ነው።
አዎ ሶስት ቀን ይመጣል፣ ግን inactive ነው button
እስቲ ወይ ድጋሚ check እናደርገዋለን።
እስኪ እኔም check ላድርግና እሺ፣ ዛሬ check አላረግም።
እሺ ቼክ አድርገውና ካልሰራለን እንቀራለን።